ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም
ትናንትና CBE ብር ምናምን ብዬሽ በቴሌግራም ላኪልኝ ብለሽኝ ነበር።
ምንድን ነበረ CBE ብር ምን? ብዙ ነን።
ሁለት በሳምንቱ ወደ CBE ብር ልኬ withdraw ማለት ነው አይደለ?
አአ deposit deposit አ deposit አድርጌ አየር ላይ ቀረ። ግን እ CBE ብር deposit?
ቴክስት አ ሲቢ ብር ደግሞ ቴክስት ልኮልኛል። አይቢው ማለት ነው።
አዎ አዎ፣ እሱን ላክሽልን ቴሌግራም ላይ ላኩኝ ትናንትና ማን ይላል ልበል ስምሽን ቴሌግራም ላይ
ረዲ እጅ ነው የሚለው ማን?
ረዲ ረዲ
ረዳይ ገብረስላሴ
ረዴት ገብረ ስላሴ። እሺ ጠብቂኝ እንዴ።
ራሱ ስንት ነው? ሌላ ቁጣ ሰቃየ ሄሎ ወይ ራዱ እንዴት ነሽ?
አለ ሰላም ነው? ልኬልሻለሁ። እሺ እስካሁን ምላሽ ስላልሰጡኝ ነው።
እሺ ምላሽ አ- አይ ምላሽ አልሰጡንም። ልኬላቸዋለሁ ለሳንቲም ትውጭ እነሱ ናቸው አፕሩቭ የሚያደርጉት። እሺ፣ ትንሽ አገሽ ረዱ። እሺ